hello ጤና ይስጥልኝ እሱን hello አቤት hello አቤት
barreeffama kana argee silkii koorratti እም፣ ይቅርታ Flintstone Homes ነው የደወሉት አማርኛ አይችሉም
አማርኛ እችላለሁ።
እሺ ምን ነበር የፈለጉት
አ፣ ያው እዚህ ላይ አይቼ ነው እንትኑን
ምን ነበር ያዩት ቁጥሩን እዚህ ስልኬ ላይ አይቼው ነው።
አሀ ማስታወቂያ ላይ አይቶት ነው አ፣ እኮ ምን ነበር እርሶ ፈልገው የደወሉት እኛ ጋር ምን ነበር ያዩት
ተደውሎ ነበረ እንዴ? እኔ አልደወልኩትም። አይቼ ነው ቁጥሩን እዚህ ላይ ስልኬ ላይ አይ እኮ ሰማንያ ሰማንያ ስምንት ስለሆነ አንደውልበትም ግን ማስታወቂያ ላይ ስለ ቤት ወይም ስለ share ከሰሙ ነው የሚደውሉት ስለምንድን ነው የሚያስተዋውቀው ቤት መኖሪያ ቤት እና አክሲዮን እየሸጠን ነው ነው አ እንጂ በዚህ ስልክ እኛ መደወል አንችልም እ?
በዚህ ስልክ እኛ አልደወልሎትም በሰማንያ ሰማንያ ስምንት ላይ አልደወልንም አልተደወለም።
አ እኛ አልደወልሎትም
የት መስሪያ ቤት ነው ይሄ?
Flintstone Homes ነው አ
እሺ፣ በቃ ይቅርታ።
ችግር የለም እሺ እሺ